ጤና ይስጥልን። Hello ቪዛ ሊዲያ ነኝ። እባክዎት ምን አይነት የጉዞ መረጃ እንስጥዎት?
እንትን ስላለብን ይቅርታ፣ ስለተቋረጠ ነው። እንትን balance ነበር።
እሺ፣ እሺ፣ ችግር የለውም።
እ
እሺ፣ ምን ነበር ያሉኝ? ለስራው ነበር አይደል ያሉኝ?
ለስራ ለመውጣት ነበረ።
አዎ እኮ መጀመሪያ ከዚህ ሀገር እዚህ ሀገር እያሉ ስራ ማግኘት አለቦት፣ ከዛ ሀገር ማለት ነው። ወይ እዛ ሀገር በ- ስራ በመንግስት- የሚያገኝለት ሰው ካለ የመንግስት ስራ እ አይደለም። አይ እ እ o- online ላይ የእነሱ ስራ የሚለቀቅበት website አለ።
እ ከዛ ላይ መርጠው አንዱ ስራ ላይ apply ማድረግ ይችላሉ። website ኡን ልንገሮት፣ ስራ የሚፈልጉበትን እሺ፣
የያዙ ነው።
አዎ፣ እሺ Indeed እ Indeed እ dot እ SA
እሺ፣ እንዴት እ dot እ SA
ቆይ ይቅርታ፣ ቆይ አንዴ፣ ቆይ እንትን እሺ። ችግር የለውም።
ቆይ ይቅርታ እንዴት ነው የምለው?
አዎ W W ደብሊው ዶት ኢንድድ ቆይ ቆይ W W አዎ W W ሶስት ጊዜ ማለት ነው።
ሶስት ጊዜ ደብሊው ደብሊው አዎ dot
dot አዎ Indeed
dot እንዴት እንዴት አሁንም Indeed ልንገሮት ወ- በ word አይ
እሺ እንዴት ችግር የለም እንዴት ደብሊው ደብሊው ዶት እንዴት ብያለሁ ዶት ኮም እንዴት እንዴት ብያለሁ ኢንድድ ዶት ኮም
ዶት እኮ አዎ ዶት ኮም ዶት ኤስኤ
እሺ ዶት ዶት እኮ ዶት ዶት ኮም?
ኤስኤ ዶ- አዎ።
ዶት እኮ ዶት እኮ ብዬ እ ዶት ኮም ሲኦኤም ማለት ነው።
ም፣ ሲ ዶት ሲ- ኤስኤ ሲኦ
ሲ ኦ ኤም
ኤም አዎ ዶት ኤስኤ
እ፣ ኤም
ዶት እሺ፣ እ፣ ዶ- ዶት ኤስኤ
ም፣ ኤስ ኤ ኤኤ
ኤስ ኤ
ኤስኤ
እሺ እ፣ ኤስ ኤ